ተመላሽው አምላኬን የለሽው ያንን የሚነድ እሳት እንደምን ቻልሽው ያንን የሚነድ እሳት እንደምን ቻልሽው ጸጋን የተመላሽ ሆይ ጌታዬን የለሽው ጸጋን የተመላሽ ሆይ ንጉሴን የለሽው ያንን የሚነድ እሳት እንደምን ቻልሽው ያንን የሚነድ እሳት እንደምን ቻልሽው ብዙ ነቢያት የናፈቁትን ፀሐይ የሆንሽ የምስራቅ ደጃፍ አማላጅቱ ድንግል አንቺ ነሽ። ፍሬሽ ወረሰ ዓለሙን ሁሉ ጽኑ ነው ዛሬ እንዴት ዝም ይላል አንደበታችን ላንቺ ዝማሬ? ጸጋን የተመላሽ ጌታዬን የለሽም፣ ጸጋን የተመላሽ አምላኬን የለሽም፣ ያንን የሚነድ እሳት እንደምን ቻልሽው? ያንን የሚነድ እሳት እንደምን ቻልሽው? የብርሃን ምንጣፍ ድባቤ ይዘርጋል ለውዳሴሽ ቀኔው ይደርደር ልግቤ ሆይ ልበል ላመስግንሽ ሞት አይከጅለኝ ጥላሽ ጋርደኝ ይፈር ጠላቴ የሰላምታሽ ድምፅ ደስታዬን ያብዛው ግቢልኝ ቤቴ ጌታዬን የለሽው ጸጋን የተመላሽ ሆይ አምላኬን የለሽው ያንን የሚነድ እሳት እንደምን ቻልሽው? ያንን የሚነድ እሳት እንደምን ቻልሽው? ሔዋን ብትስት ሔዋንን ሆነሽ ዓለም አይቶሻል። አባትሽ ዳዊት በገና አንስቶ አመስግኖሻል። እኛም እንጩህ ብፅዕት እያልን ይገባልና መቼ አክብረንሽ መቼ ጠገበን ገና ነው ገና ጸጋን የተመላሽ ሆይ ጌታዬን የለሽው፣ ጸጋን የተመላሽ ሆይ ንጉሴን የለሽው፣ ያንን የሚነድ እሳት እንደምን ቻልሽው? ያንን የሚነድ እሳት እንደምን ቻልሽው? የጌታዬ እናት አዛኝ ልበል አዛኝ ነሽ ድንግል እድሜና ጤና ጸጋና ሰጪኝ እንዳገለግል እጄን ዘርግቼ